ሄሎ
hello፣ አቤት። ሰላም ጤና አዴ ይስጥልኝ። ጤና ይስጥልኝ ዛሬ መስገን ምትኩ።
አ እሺ፣ እንደምን ዋልክ? ከስቴንፎርድ ኪድስ ነበር የምደውልሎት።
እ ከስቴንፎርድ ኪድስ ነበር የምደውልሎት። computer programming robotics ለህጻናት የሚል ፌስቡክ ላይ አይቶ ስልክ ቁጥሮትን አስቀምጠውልን ነበረ።
እ
እ፣ ልጆች አሉት ከአራት እስከ አስራ ሰባት ያለው የእድሜ ክልል ውስጥ እ እ ልጆች አሉት ከአራት እስከ አስራ ሰባት ያለው የእድሜ ክልል ውስጥ ልጆች የኔ ጋር ልጆች የለም እኔ
የለ- የለውትም። ፕሮግራሙ አ።
ለልጆች ስለሆነ የሚሰጠው እ እ፣ ለዛ ነው እዛ ላይ ነው apply ያደረጉት ወንድሜ።
አ እኔ አይቼ ነው የነካሁት። እኔ ልጆች የለም
okay በቃ እሺ። ለልጆች ስለሆነ ፕሮግራሙ
እ እ ፕሮግራሙ ለልጆች ነው አቶ ምትኩ።
እሺ እሺ እሺ